ስፖርት ነው የምንረዳዎት?
ሰላም ነው
መስፍን
እንትን አራት ሺህ ብር ልክ የነበረ ወደ ቴሌብር እና ጠዋት ላይ እሺ ቴሌብር ላይ አልገባም።
okay withdraw አድርገው ነው?
withdraw አድርጌ እሺ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
እሱ ጋር check እያደረኩ ነበር። የተላከልኝ ነገር የለም transaction ላይ transaction history ማለት ከሁሉ ስፖርት transaction history ው ላይ ነው ያልኩት።
እኳ እሱን እኮ ነው የምልሽ።
ሚላክ ሳይሆን history እኮ ነው እዛው ላይ የሚቀመጥ ነው። ሁሉ ስፖርት ላይ ገብተው more የሚል አዎ።
አለ እዛ ላይ ከገቡ በኋላ የ transa- wallet ምናምን ያለበት ቦታ ላይ transaction history አለ። የ branch ሳይሆን የባንክ transaction history ውስጥ ይግቡና ያገኙታል።
check ላድርገው ከገባ
እሺ መልካም ቀን።